hello
hello ጤና ይስጥልኝ።
hello።
ከችግር ነበርም እንደው ብሎ hello እሺ
አንዳንድ ጥያቄዎችን ልንጠይቅዎት ነበረ።
እሺ
እሺ እ፣ እርስዎ order ማድረግ እ፣ ካቆሙ ትንሽ ቆይተዋል። May ላይ ነበር ኦርደር ማድረግ ያቆሙት እና በምን አዎ።
ምክንያት ነበር ቢስተካከል ብለው የሚነግሩን ነገር ካለ?
አይ ከእናንተ ችግር አይደለም ስላልተመቸኝ ነው እጀምራለሁ
በምን ምክንያት ነበረ?
እ፣ በራሴ personal personal ነው። እሺ እ፣ አሁን ልኬ እየገዙ ያሉት እየተጠቀሙ ያሉት
አሁን እዛው ሰፈሬ ምናምን ነው ማቅረብ
okay፣ እሺ። እ፣ አጠቃላይ ስለ ችችት ስለ service ኡ አስተያየት አሉት ቢስተካከለው የሚነግሩን ነገር ካለ?
አይ የለም አሪፍ ነው ቺፕ ደስ የሚል application ነው service ኣችሁም ደስ ይላል ምንም አስተያየት የለም እሺ እሺ፣ እናመሰግናለን። መልካም ቀን።
Thank you።
እሺ